Hello, ጤና ይስጥልኝ Hello ጤና ይስጥልኝ ጉዳይ የደወሉት ምንድነው? ጤና ይስጥልኝ እግዚአብሔር ይመስገን
ወላሂ ላግኝቶ ነበር።
እሺ ምን ልርዳዎት?
የምንድን ነው አገልግሎት ለማወቅ ፈልጌ ነው።
ስራና ሰራተኛ የሚያገናኝ የሞባይል መተግበሪያ ያለን እርስዎ ባለሙያ ከሆኑ እስከ ሶስት ድረስ ባ- ሙያዎትን አስተዋውቀው ወደ ገበያው መግባት ይችላሉ። እንዲሁም ደግሞ የዛው application ላይ የሚፈልጓቸውን አይነት ባለሙያዎችን ማግኘት ይችላሉ። እንደ ቀጣሪም ገብተው
ትዳር አጋር ምናምን የለም አይ እንደዛ የለም። የተሳሳተ ቦታ ነው የደወሉት።
ነው አይደለ?
አዎ አዎ።
በጣም ይቅርታ።
እሺ መልካም ቀን ይሁንልዎት።